ሄሎ
ሄሎ
ጤና ይስጥልኝ።
እግዚአብሔር ይመስገን። እንትን ልጠይቃችሁ ነበር video editing ስልጠና
እሺ
ምዝገባ ተጀምሯል ወይስ አልቋል?
ተጀምሯል። ያው ወደ deadline ኑ ደርሷል። አሁን አዎ፣ አሁን መመዝገብ ይቻላል? እ? እ?
ይቻላል።
ያው ምን ነበር የሚያስፈልገው?
ማንኛውም ሰው መመዝገብ ይችላል። ያው ክፍያ ብቻ ነው።
ክፍያ ብቻ ነው?
አዎ እ፣ እንዴት ነው አሰራሩ? ከሰዓት ነው ወይስ እንዴት?
የሰዓት አማራጭ አለ። ጠዋትና ከሰዓት ጠዋትና ከሰዓት እ፣ ከሰኞ እስከ ዓርብ ነው ወይስ?
ከሰኞ እስከ ዓርብ ነው ለሀገር ያክል አዎ።
በቀን ደግሞ ለሁለት ሰዓት ማለት ነው። የሰዓት አማራጭ ጠዋትና ከሰዓት አለ።
ይቅርታ ብዙም አይሰማኝም ግን
እሺ የሰዓት አማራጭ አለ።
አዎ፣ ጠዋትና ከሰዓት ማለት ነው። ሄሎ አይሰማ ቦታው የት- አይሰማም። ቦታው የት ነው?
አያት ክብር ደመና አለፍ ብሎ
አያት።
ክብር ደመና አለፍ ብሎ
እሺ፣ አመሰግናለሁ።
እሺ እሺ፣ ስለደወልን አመሰግናለሁ።